Hello ጤና ይስጥልኝ እባክዎት ያደርጉ
ሄሎ
አቤት ጤና ይስጥልኝ እባክዎት ምን ልርዳዎ
coin ኡ እንዴት ሄደ ቆይ
ምን አሉኝ coin ኡ እንዴት ይደረጋል
coin ኡ ጥያቄና መልስ ይወዳደሩና ሙሉ ለሙሉ ከመለሱ ሌላ ተጨማሪ ስድስት ትኬት ለማግኘት ነው ከፈለጉ ወደ ስድስት ቀይሬልዎት እድልዎትን መሞከር ይችላሉ ያለዎትን coin okay አሁን መቶ ምናምን መቶ ሰላሳ ስድስት አካባቢ ነው አለኝ ግን ምን እንደሚደረግ ነው
okay ወደ ትኬት ልቀይርልዎታ
እ ወደ ትኬት ልቀይርልዎትና እድልዎትን ይሞክሩበት okay አዎ እንደዛ አድርገው
እሺ ቀይሬልዎታለሁ ይሞክሩበት እሺ አመሰግናለሁ እሺ መልካም